የኢትዮጵያ ቤተኛ የተወለድኩባት
ሄሎ ጤና ይስጥልኝ።
አብሮ ይስጥልን። ጥላው ነኝ።
እሺ
ሰላም ነው?
እግዚአብሔር ይመስገን።
እ ትላንት አሹ ቢቸሪ ተመዝግቦ ነበር እና ትንሽ አላደላቸውም።
እሺ የቢጫ አይዲዎት ይነግሩኛል እባክዎትን።
አይዲ የለውም ሊደር ኮድ
ወይንም TIN number እሺ እንድመዘግብልዎት ድጋሚ
leader code ኡን እንገርሽ
እ አዎ ንገሩን። TIN number ኡን ቢጫ ኮድም ካለ ይገባል።
አራት ዜሮ
አራት ዜሮ እሺ ሰላሳ ዘጠኝ ሰማንያ ሶስት አስር ሰላሳ ዘጠኝ ሰማንያ ሶስት አስር እያየሁልዎት ነው። መስመር ላይ ጠብቁኝ። አሹ ባቸሪ ኖት?
አ ትላንት ተመዝግቦ ነበር።
እሺ ደንበኛችን።
እሺ ምን ቆያል?
እሺ ዛሬም እንደገና መዘገብልዎታለሁኝ። እንደ አዲስ update አድርጌ በአንድ ሰዓት ውስጥ እንዲደርስልዎት አደርጋለሁኝ። ለተፈጠረው ችግር ይቅርታ እንጠይቃለን።
እሺ ሌላ ምረዳዎት ነገር አለ?
የለም።
እሺ ስለደወሉ እናመሰግናለን። ስለ አገልግሎት ያሉትን ሀሳብ አስተያየት ከሚሰሙት ድምጽ በኋላ ያስቀምጡልኝ። መልካም ቀን።